ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው።
ሄሎ
ሁሉ ስፖርት ነው ባኮ የምንወዳው።
ሁሉ ስፖርት እንትን ሎጋውት በዚህ በፊት እንትን ኦንላይን ነበር የምጠቀመው እና እሺ ሎጋውት ብዬ እንትን ብዬ ወጣውና እንትን ልል ብዬ ከዛ ተመልሼ ይህን እንትን ስለው አልገባለኝ።
ምንድነው የሚሉት?
ምን በቃ እንዲህ ቢላል ይሄ የተገላገለ ነው ምናምን ይለኛል።
አይ password ዎትን ካልተሳ password ና ስልክ ካልተሳሳቱ ይገባል። password ዎትና ስልኮት ልክ መሆኑን check ያድርጉ።
ስ- ስልኬን ትክክል ነው፣ password ም ት- ትክክል ነው።
ትክክል ከሆነ ይገባሉታል። refresh ያርጉና ይሞክሩት። የኔትወርክ እ- ችግር እ?
ሊሆን ይችላል።
እ?
የኔትወርክ ችግር ሊሆን ስለሚችል refresh ያደረጉ ይሞክሩት። password ና ስልኮት ልክ ከሆኑ ይገባሉታል።
እ፣ እንደ አዲስ መግባት አልችልም።
እንደ አዲስ ማለት በሌላ ሲም
በ- በዚሁ በራሱ እ፣ እንትን በራሱ ኮድ ከሆነ ምናልባት forget password ብለው ነው እንጂ አይችሉም እንደ አዲስ መክፈት።
ኮድን ተሳስቼ እንዳልሆን ብዬ ነው forget password ብለው አዲስ password ያስገቡ። reset ያርጉት።
እና ለምንም ሊያለኝ ተሳል ነበረ እንዲያ password ተሳስቻለሁ ብለው የሚያስቡ ከሆነ forget password ይበሉና አዲስ password ያስገቡ
forget ልበለው ብለው አዲስ password ማስገባት ይችላሉ። ፓስወርድ ሌላ ተሳስቻለሁ ብለው ሌላ ካሰቡ ሌላ አዲስ password ማለት ነው።
አዎ።
እሺ፣ እሺ።